hello hello እንደት ነው እንትን ትናንት ማታ ይጫወት ነበር በቲቪ ከዛ ብሩ deposit ካደረገ አላወጣም
deposit ምንድን deposit ሆኖ አላወጣም ማለት yeah ብሩ deposit ሆኖ አላወጣም ማለት አ
okay እሺ ቆይ ቁጥሩ ይሄ አይደለም እሺ
ዜሮ ዘጠኝ
እ
አርባ አራት
አልወጣም አለ hello አ okay እሺ hello ሰላም ጤና ይስጥልኝ ቤስት ቤት ነው ምን ነበረ
እንትን ትናንት ማታ ብር አውጣው አለ እሺ ካወጣ እንትን deposit አደረገ ወጣ ግን ቴሌብር አልገባም
ከቤት ቤት account ነው ያወጣኸው አይደለ ወጪ ያረከው አ እሺ የቤት ቤት ቁጥር የደወልክበት ነው ደንበኛችን ይሄ አይደለም ሌላ ቁጥር ነው ዜሮ ዘጠኝ እሺ ዘጠኝ አርባ አራት ዜሮ ዘጠኝ አርባ አራት አርባ አርባ ሀያ ስምንት ሀያ ስምንት ስልሳ አራት ስልሳ አራት ሰይድ ጌታነህ ነው ስሙ እሺ ስንት ብር እንደሆነ የብሩ መጠንና መቼ እንደሆነ ሶስት ትነግረኛለህ።
ሶስት መቶ ነው ብሩ እሺ አይ
ሶስት መቶ ብር ነው አለኝ። ሶ ቼክ ነው።